ሄሎ
ሄሎ ጤና ይስጥልን አብሮ ይስጥልኝ።
ዶንኪቲው በማስታወቂያ የዚህ የበጎ አድራጎት እንድትገኙ አዲስ ብርሃን የበጎ አድራጎት እንባላለን። የአባላቶቻችንን ድንቅ እጽብ ልጆች ላይ ለማሳተፍ ነበረ ማለት እንዲታደሙ ማለት ነው። ለመመዝገብ ፈልገን ነበረ። ከተ
እና ስልክህን ሊያዝና ላስተላልፍልህ ይደውልልሃል ልጁ።
እሺ እሺ
ዜሮ ዘጠኝ ሀያ ሶስት አይደል ዜሮ ዘጠኝ ሀያ ሶስት ዘጠና ሰባት እም፣ አርባ ሁለት ሀያ ስምንት
እሺ፣ እሺ።
ምናልባት አሁን አንድ ልድገምልሽ ዜሮ ዘጠኝ የድርጅቱ ዜሮ አይ ዘጠኝ አርባ አንድ የሚሰራ የሚሰራ ስልክ አንድ ስልክ ክፈት።
በቃ ችግር የለም ይሄ ከሰራ ይሰራል ልጁ ይደውልልሃል።
ይሰራል።
እዛ በኋላ ማስመጣት ትችላለህ።
ይሰራል ይሰራል። እሺ እናመሰግናለን።
ቻው።